ሰላም ጤና ይስጥልኝ። እስኪ ተባካው ምንድን ነው እንዴት ዋላችሁ?
ሰላም አለን።
አለን። ትናንትና ሽንኩርትና ቲማቲም አዘዤ ነበረ group።
እሺ ሽንኩርቱ መጣልኝ፣ ቲማቲሙ ግን አልመጣልኝም።
ትላንት አሳውቀው ነበር።
አይ ዛ- ዛሬ ነው እኮ የተቀበልኩት።
okay ዛሬ ነው የተቀበ አ ሄሎ ሄሎ አቤት፣ በዚህ አቤት።
ቁጥር ነው ያዘዙት? ያዘዙት አዎ።
በዚህ ቁጥር ነው።
አዎ አዎ
በመች ነው? ቆየ ቆየ order ነው።
አይ ትናንትና ነው ያዘዝኩት፣ ትናንትና ነው ግን መጣልኝ። ሽንኩርት ቲማቲሙ አልመጣልኝም።
ቲማቲም አዎ እ እ ምን አለ ይቆራረጣልማ።
ነገ ትራክት አሉት አይደል?
ነገ ብዙ order አለ። ያው ማለት ዛሬ ያዘዙት ሌሎች order ኦች አሉ።
አዎ ይቅርታ፣ ትላንት የታዘዘ ማስገ ይወጣሉታል። ነገ order ጋር ይመጣል።
አንድ ላይ ነገ ተደምረው- የሚመጣሉት order ጋር አብረን እንልክልዎት እና አዎ እንልክልዎት።
በቃ ጥሩ። እሺ፣
ይቅርታ በጣም እሺ፣ መልካም እሺ፣ እሺ